ሌሊት ከጭቃ ላይ ራስ ማኛገር ፈረስ ቢጥልህ ራስ ማኛገር ወንድም ያትናደድ ራስ ማኛገር ማንም አላየህ ራስ ማኛገር ይልቁን ተጠንቀቅ ቀን እንዳይጥልህ ይልቁን ተጠንቀቅ ቀን እንዳይጥልህ ሌሊት ከጭቃ ላይ ራስ ማኛገር ፈረስ ቢጥልህ ራስ ማኛገር ወንድም ያትናደድ ራስ ማኛገር ማንም አላየህ ራስ ማኛገር ይልቁን ተጠንቀቅ ቀን እንዳይጥልህ ይልቁን ተጠንቀቅ ቀን እንዳይጥልህ
ትዝ ይበልህ ድሮ አበባ ስታመጣልኝ በየጊዜው ስታጫውተኝ ሳጫውትህ ስታዋየኝ ሳዋየ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ ባለፈና ከዚህ ደረስ ከዚህ ደረስ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ
Voi miliard venele, alvișanii otile, alvișanii oti al oșe, ulai cam huia foc, și huia foc, ירד עלינו כמו גשם. בואי, נתחבק ונלך, אל תשאלי אותי מתי, אל תשאלי אותי על בית, אל תבקשי ממני זמן, נחכה לו עוד סבב, נשאר, נשאר.
ትዝ ይበልህ ድሮ አበባ ስታመጣልኝ በየጊዜው ስታጫውተኝ ሳጫውትህ ስታዋየኝ ሳዋየ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ አለፈና ከዚህ ደረስ ከዚህ ደረስ ከዚህ ደረስ בואי, תני לי יד ונלך. אל תשאלי אותי לאן, תשאלי אותי על אושר. אולי גם הוא יבוא, כשהוא יבוא, ירד עלינו כמו גשם. בואי, נתחבק ונלך. אל תשאלי אותי מתי, אל תשאלי אותי על בית. אל תבקשי ממני זמן, נחכה לו עוד סבב נשאר.
ሌሊት ከጭቃ ላይ
אל תשאלי אותי על אושר. ירד עלינו כמו גשם.
ከጭቃ ላይ נתחבק ונלך, אל תשאלי אותי מתי. זמן לא מחכה לו, צלול נשאר.
ሌሊት ከጭቃ ላይ ራስ ማኛገር ፈረስ ቢጥልህ ራስ ማኛገር ወንድም ያትናደድ ራስ ማኛገር ማንም አላየህ